ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው።
ሄሎ ሁሉ ስፖርት ነው ባኮ የምንወደው።
እንትን ቴሌ ብር የሚል አልመጣልኝ። እኔ
እሺ፣ technical የሆነ ችግር ገጥሞን ነው።
okay፣ እሺ፣ deposit ላረግ ፈልጌ እምቢ አለኝ። ለእንትን ብቻ ነው ያለው፣ ሄሎ ካሽ ብቻ ነው ያለው።
አዎ፣ technical የሆነ ችግር ገጥሞን ነው።
እሺ፣
በ- አሁን በምነግሮት መሰረት ማስገባት ይችላሉ።
እሺ፣ እሺ፣
ቁጥር የያዙና ወደዚህ ቁጥር ያስገብተው ደረሰኙን በቴሌግራም ይልኩልናል።
እሺ፣
ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት እሺ ፍትህ አምላክ ማርዬ ነው የሚለው።
እ ፍትህ አምላክ ማርዬ።
እሺ ፍትሀ ወደዚህ- አምላክ አዎ ፍትህ አምላክ ማርዬ ነው የሚለው። ወደዚህ ያስገቡና ደረሰኙን በቴሌግራም ይልኩልናል።
እሺ፣ እሺ።
ቁጥር ከዛ የያዙኛ ቀጥታ ይገባል ማለት ነው።
አይ እ፣ ከዛ ቴሌግራም እኛ- ሰው እሺ፣ እኛ እሺ፣ ደግሞ እሺ።
ከ- እናስገባሉትና እነግሮታለን። ቁጥር የያዙኛ እኔ ቴሌግራም
እሺ ኦኬ። ቴሌግራም አይደለም እንዴ ይሄ ስልክ?
ይሄኛው ማለት የቴሌ ብር ነው።
ኦኬ ቴሌ ብር ነው። እሺ አዎ
እሺ
ከዛ የቴሌግራም ቁጥር ደግሞ ነው የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ እሺ አመሰግናለሁ።
እሺ